የሰጠን ወረቀት እንግዲህ ሌላ ወረቀት ሰጠን።
ማዕከል
ሰላም ነው።
ሰላም ሰርቪስ ያማራ ያላችሁ እንዴ?
አለን። አዎ ኦኬ ዊዝ ኮንትራክት ዊዝ ኮንትራስት አ
አንድ ጊዜ ዘጠኝ ሺህ ሁለት መቶ
ኦኬ ነው።
መልስ ይደውልሻል።
እሺ